ጤና ይስጥልኝ ባለብዙ ሰላም ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ትላንትና የስሚ ሌላ አላውቅም መረጃ የሰጠሽኝ ነበር ካልዘግቶብኝ ነው የዘጋው። ጆ ጆ ባንክ መረጃ ፈልጌ ነበረ እስከ ስራው ዝርዝር ድረስ ነግረሽኝ ነበር። ወር ሌላ ሰው ሆን አላውቅም። ከዛ በኋላ ያለውን መረጃ ሰጭኝ ነበረ። ስቴፑን ፎርም አሞላሉን ምን አሉኝ?
ፎርም አሞላሉን እንድትነግሪኝ ነበር።
እሺ ቆይ ከኔ ጋር ቆይ ከኔ ጋር ነበር የሚያወሩት። አንዴ ላገናኘሁት።
እሺ እናት እሺ
መልሼ ልደውል